ያልፈራ አይብላ ይላል መጽሐፉ። አሎ አባት ላውድ ከሆነ አለን ይሰማማል።
እሺ አሁንስ
እሺ ምን ምን ለታውት ዲዛይር ባንክ ያለው ብዬሽ ነበረ። የት ነው ያለው መኪናው? ይጄ ላየው ይጄ ላየው መኪናውን ቢሮ መጥቼ ላናግራችሁ ነው።
እሺ ቁጥር ልስጦት ያዙ።
እሺ ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ
ምን አልሽኝ? ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
እ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ እሺ እሺ